Hello
አቤት ጤና ይስጥልኝ።
አይ ይህ መስመር ብር ስለሚበላብኝ እንዲያቀሩትልኝ ፈልጌ ነው።
እሺ አንድ መስመር ላይ ጠብቁኝ።
እሺ
ስልኮትን ይንገሩኝ። ዜሮ ዘጠኝ
ሀምሳ አራት እሺ
ዜሮ ስምንት
እሺ ሀያ ስምንት
እሺ
ሰባ አንድ
እሺ ደንበኝነቱ ተቋርጧል
እሺ ያው ሁሌ ብር ስለምንበላብኝ ነው። ለዛ ነው።
እኮ ችግር የለም።
አሁንም ሌላም አለ። በቃ በዛው እንግዲህ እንደዛ የምንበላብኝ አለ። አሁን ስልኳን ልንገረው።
እሺ ይንገሩኝ ስልኮትን
አስር
አንዴ ዜሮ ዘጠኝ አስር
አስራት እሺ
ሰባ ስድስት
እሺ ሰባ ስምንት
ደንበኝነቱ በዚህ ላይ ተ- ተጠቅመዋል ተጫውተዋል ተጫውቱ መሰለኝ። ቆይ አንዴ ዳ- አንዴ መስመር ላይ ጠብቁኝ።
እሺ እንደው የሚባዙ ጋር
ይህን አልተጫወቱም፣ በዚህ ስልክ አልተጠቀሙም።
ነው አዎ
አይበሉብኝም። አሁን አይ በቃ ተቋርጧል።
እሺ እሺ እሺ ስላቋረጡን እናመሰግናለን።
አሜን። እሺ